ሄሎ
ወይ ናት
ይሰማል?
አዎ እሺ ስልክህ ላይ ነው በ application ኑ ነው ወይስ በላፕቶፕ ላይ ነው ይሄኛው የሶስት user ነው create ያደረግነው እኔ ማስተዋል እና መረት።
እሺ ይሄኛው በማስተዋል በ PC ው ነው።
እሺ አሁን ያነሳኸው አዎ፣ ሶስታችሁም ጋር ነው የጠራው ሶስታችንም ጋር ጠርቶ ከዛ ከሶስታችን አንዳችን አነሳን። ማስተዋል አነሳ።
እሺ አንተ ከ- ከ- ከ- ከራሱ እሺ ከ- ከዚህ ከላፕቶፑ ሆነ ወደ ራስህ ቁጥር ደውል
ወደ እኔ ቁጥር እም፣ እሱ- እሱ- እሱኛውን ገና እያስተካከለው ነው መሰል ነግረ ነው check አድርገ ነው እንደዛ አልሰራ ሲል ነገር ነው ለሱ እና እሺ እሱን check እያደረገው ነው ገና።
እሱ እስከሚ- እሱ እስከሚሰራ ቆይ እና በ- ሲሰራ በእሱ ደውልልኝ ወደ እኔ እሺ ሲሰራ እንደውልሻለሁ።
እሺ እሺ ሄሎ
እ
እሺ በቃ አንቺ አይነስ እሺ ያለሽ እሺ እሺ